ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው
እንትን ከቴሌ ብር ወደ ሁሉ ስፖርት እንትን ገንዘብ አስተላለፍ ሴ ምንድነው ሳንቲኬ ወደሚል ነው የሚሄደው።
ትራንዛክሽን ሜሴጁን ከቴሌ ብር የተላከለትን በቴሌግራም ይላኩልን።
በቴሌግራም አዎ ሜሴጁ በምን በ- በስልክ ነው ወይስ በምን?
ዜሮ ዘጠኝ ሰባ ስምንት የቴሌግራም ቁጥር ያዙ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ በዚህ በቴሌግራም ላክልሽ እንትን screenshot አድርጊ።